Good afternoon reception ጫልቱ speaking።
ሰላም እንዴት ዋላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
ደህና። ቅድም ደውዬ አስራ ሁለት ተኩል ላይ ነው ቦታ ያለው ሞሮኮ ምናምን ብለውኝ ነበረ እና still available ከሆነ book ለማድረግ ነበር ለሁለት ሰው ለሁለት ሰው። እሺ ማን ልበል? ስምዎት
መርሃዊት ስልክ ልውሰድ።
ዘጠኝ ሀያ ሶስት
ዘጠኝ ሀያ ሶስት ሰባ ስድስት ሰባ ዘጠኝ ሰባ ሁለት
ለሁለት ሰው couple አይደል?
አይ ሴቶች ነው ሁለታችን።
እኮ አንድ room ውስጥ መግባት አዎ ትችላለህ።
አዎ እንችላለን፣ ችግር የለም።
ይዤልዎታለሁ።
አስራ ሁለት ተኩል እሺ እሺ thank አመሰግናለሁ።